ጤና ይስጥልኝ የኢትዮ ቴሌብር መረጃ ማዕከል እባክዎት ምን ልርዳዎት?
ስለ አየር ስኬት ለማግኘት
እሺ ከየት ወዴት ነበር የፈለጉት?
ከኮምቦልቻ አዲስ አበባ
ኮምቦልቻ አዲስ አበባ እም፣
ለስንት ሰው ነው የፈለጉት?
አ ለስንት ሰው ነው የፈለጉት?
አንድ ሰው
ለመቼ ነው የፈለጉት ቀኑስ?
እሺ ክስተት ያለውን ንገረኝ እስኪ ከሰኞ ጀምሮ እ?
ሰዓቱን ከሰኞ ጀምሮ
እሺ ደርሶ መልስ ነው ወይስ ሜጃ ነው የፈለጉት?
አ ደርሶ መልስ ነው ወይስ ሜጃ ብቻ ነው የፈለጉት?
አይደለም ይዘብ
ደርሶ መልስ ነው ያሉት?
መሄጃ መሄጃ ብቻ እሺ ያለውን ሰዓት ንገረኝ እስኪ ከሰኞ ጀምሮ ያለው እሺ አንድ ላይ ይጠብቁኝ።